Hello Hello፣ አቤት።
ጤና ይስጥልኝ።
አብረሽ እንዴ?
እሺ አሁን የምደውለው ከዊ ፕላስ ሶሉሽን የሚባል ድርጅት ነው።
እሺ፣ ዊ ፕላስ አንድ application develop አድርጓል እና በዋነኝነት የሚሰራው delivery እና ታክሲ ላይ ነው እ ወይም ride ላይ እ እና ከሀምሳ በላይ የሚሆኑ service ኦችን በተጨማሪ ይይዛል እና አንደኛው የ DJ category ነው አንደኛው እና እዛ ላይ አሁን ምዝገባ እያደረግን ነው። በነፃ ነው ምዝገባ፣ ምንም ክፍያ የለውም። እ እናንተም እዛ ላይ promote እንድታረጉበት፣ እንድተዋወቁበት ከሚፈልግ ከ customer ጋር እንድትገናኙበት promote እንድታረጉበት ነው እና ፈቃደኛ ከሆናችሁ እንድትመዘገቡ ነበረ።
Okay። እ፣ እንትን text አድርጊልኝና
እሺ link ኡን አዎ፣ እሺ አረገዋለሁ። ፕላስ provider በሚለው ነው የሚመዘገበው።
እሺ።
እሺ አመሰግናለሁ ስለ ጊዜ